district ዘዴት ነኝ የምንረዳው
account ለመክፈት ፈልጌ ነበር እና ቁጥሬ ምናምን አስገብቼ እንደዚህ ስሞክረው የፊት ለፊቱን ካፒታል ሳደርገው እምቢ አለኝ። ምን ላድርገው? እንዴት ላስ ላስተካክል?
register ብለኸዋል?
አዎ register ብየዋለሁ። ስምንት ብለህ ነው አ- ከዛ ስትጀምር ከዘጠኝ ጀምሮ ነው የምታስገባው።
ስንት ቁጥር ነው የማስገባው? password እና እንትን አር- የሚለው user ስታስገባ ከዘጠኝ ጀምሮ ታስገባለህ። password ስታስገባ ደግሞ አንድ capital፣ small letter፣ symbol እና ቁጥሮች መኖር አለበት። በአጠቃላይ ስምንት digit። symbol ማለት ጥያቄ ምልክት፣ hashtag ምናምን ማለት ነው።
አሀ እንትኑ ላይ password ኡ ላይ አዎ መጀመሪያ ካፒታል
ቦታው matter አያደርግም፣ ግን በውስጡ capital letter፣ small letter፣ አ፣
special character የሚለው እና እ፣ ቁጥሮች ያስፈልጉታል። ስምንት digit መሆን አለበት።
ስምንት digit ማለት ነው።
አዎ ቁጥር አይገባም። ቁጥር ላስገባ ይሆናል።
አዎ ቁጥር አ፣ ቁጥር capital letter small letter እና ጥያቄ አይ።
ምልክት ወይ at ምልክት ምናምኖችን ማለት ነው። እነሱ አይ።
ግዴታ ናቸው።
ስምንት ማለት ነው።
አዎ ስምንት እንትኑ pa- password ኡም እንትኑም አንድ ነው። አንድ አይነት ነው ማስገባ ተመሳሳይ አዎ ከ password የሚለው ላይ እና confirm password የሚለው ላይ አዎ።
አንድ አይነት ነው የምታስገባው።
እሺ እሺ ሞክራለሁ።
እሺ መልካም እሺ መልካም